Hello ጤና ይስጥልኝ ዶክተር
Hello hello፣ እንዴት እግዚአብሔር ነሽ?
ይመስገን
ደህና ነሽ?
ደህና ነኝ፣ እግዚአብሔር ይመስገን።
እንት እሸቱ አለ?
እሸቱ የለም። ምን ፈልገህ ነው?
አይ ነገ እንድመጣ ነበረ።
ስንት አመት ነው? መመዝገብ ፈልገህ ነው? ድንቅ ልጆች ላይ
አዎ ስንት አመት ነው?
አምስት
እሺ እንደዛ ከሆነ እናትህ ወይ ደግሞ ሌላ ሰው አሳውቅና ደውሎ አሜን።
ያስመዘግቡሃል።
አይ
Hello
Hello
እናትህን አገናኘኝ እስኪ አጠገብህ ያለ ትልቅ ሰው ካለ።
አይ አጠገቤ ማንም ሰው የለም።
እንደዛ ከሆነ ወይ ለቤተሰቦች አሳውቅና እነሱ ደውለው ያስመዝግቡ። እሺ
እሺ እሺ፣ አመሰግናለሁ። እሺ
እሺ በቃ ቻው።
እሺ፣ ቻው።
እሸቱ ሲመጣ ንገሪኝ። Hello አቤት ሄሎ